ጤና ይስጥልኝ። እስከ ዳር ነኝ። እባክዎ ምን ልርዳዎ? ከፊት ቤት
የሳንቲም ቁጥር ፈልግ ነበር። እስካሁን የሚሰራው የሳንቲም ቁጥር የሚሰራው እሺ፣ አንድ ጠብቀኝ።
የሚሰራው ስልክ ይፈታ- ይፈታ።
እሺ፣ የሳንቲም ቁጥር ነው አይደለ?
የሳንቲም ቁጥር አዎ።
እሺ፣ አንዴ ጠብቁኝ።
እሺ እሺ።
እሺ፣ የሳንቲም ቁጥር አንዴ ትሰጡኛላችሁ? የሳንቲም እሺ፣ ዜሮ ዘጠኝ ሰባ
እሺ አራት ሰባት አርባ ሰባት ነው።
አርባ ሰባት አርባ ሰባት አስራ ስድስት አባ አይሰራም ይሄ ስልክ።
ዜሮ ዘጠኝ ሰባ ብለህን የሞከርከው አባ አዎ ዜሮ ሰባ አርባ ሰባት አርባ ሰባት አስራ አስራ ስድስት አዎ፣ እንደገና አባት።
ሌላ ደግሞ ነገሩኝ ስልሳ ዘጠኝ መጨረሻው ደግሞ ነገሩኝ። ሁለቱም አይሰሩም።
አ፣ አባቴ ይሰራል፣ ስልኩ እንኳን ይሰራል አባ።
ጥሪ አይቀበልም ነው ይሄ ስልክ። ዜሮ ዘጠኝ ሰባ ነው።
ዜሮ ዘጠኝ ሰባ አርባ ሰባት አርባ ሰባት አስራ ስድስት አይደለ?
አይሰራም። አዎ ጥሪ አይቀበልም ነው።
አባቴ ይሰራል። ይኸውልህ እኛም already እነሱን እያገኘናቸው ስለሆነ በዛ አይሰራም፣ ይሰራል። እሺ
እሺ